hello ጤና ይስጥልን ቤት ቤት
ሹፍ ቤት ለመክፈት ነበር።
okay እሺ የት አካባቢ ነበረ?
እዚህ ጨሮ ነው ወደ አባኮራ።
okay እሺ information ወስደሃል?
አዎ ወስጃለሁ፣ ሁሉን ነገር እሺ
እና የቴሌግራም ቁጥራችን ነበር።
እሺ የቴሌግራም ቁጥር ልንገርክ?
አዎ ንገሪኝ።
እሺ ዜሮ ዘጠኝ ዜሮ ሶስት ዜሮ ዘጠኝ ዜሮ ሶስት አርባ አራት አርባ አራት ሰላሳ ሰባት ሰላሳ ሰባት አርባ ሰባት አርባ ሰባት አዎ እዚህ ላይ አብራን እሺ በቃ እናውራቸው፣ በቃ እናናግራቸዋ።
አዎ አዎ እሺ እናመሰግናለን።
እሺ መልካም ቀን